ሰላም guys
እንትን transfer አድርጌ ነበር እሺ ወዴት
ወደ አዋሽ እሺ ስንት ብር ነው
አስር አስር ሁለቴ ነው ያደረኩት ሀያ ሺህ ብር ማለት ነው ንገረኝ እሺ የ Best Bet ቁጥርህን እ የ Best Bet ቁጥርህን ስልክ ቁጥር አዎ ዜሮ ዘጠኝ አስራ አምስት እሺ
ሰባ ዘጠና አንድ ሰማንያ አንድ
ሰባ የደወልክበት ነው አዎ ሰባ ዘጠና አንድ ሰማንያ አንድ እሺ እሺ approve ተደርጎላል እኮ process ላይ ስለሆነ ነው። ዮሐንስ ነው አይደለ?
ዮሐንስ ተፈራ አዎ ሁለት ጊዜ approve ተደርጎላል። process ላይ ስለሆነ ትንሽ ጠብቅ ይገባላል።
ነው አዎ አዎ process ላይ ነው። ትንሽ ወደ ቻፓ
አዎ።
process ሲያደርግ ስለሚቆይ ነው።
እሺ በቃ እሺ እሺ ይገባል። ትንሽ ጠብቅና